ሄሎ ሄሎ፣ ጤና ይስጥልኝ Best Bet።
ሰላም፣ እንዴት ነሽ?
እግዚአብሔር ይመስገን። እንዴት ነህ?
hello ስሚኝማ፣ እንትን አድራሻ ሱቅ ምናምን ማወቅ ፈልግ ነበር። እኔ ያለሁት እዚያ የጤና አካባቢ ነበረ።
okay፣ አሁን እንትን shop አችን ያለው ካሳንቺስ ሴቶች አደባባይ ጋርና እሺ፣ ኮተቤ ዜሮ ሁለት ነው።
ሁለት ቦታ ሁለት ቦታ ነው ያለን ለጊዜው። አዎ፣ okay። ካሳንቺስ ጋሲ ካሳንቺስ ሴቶች አደባባይ
okay፣ አደባባይ okay። እንትን በ እንትን withdraw እና deposit online እችላለሁ
አዎ፣ እንችላለን።
እኮ አሁን ምናልባት እሱ ብዬ ነበር ሱቆቹን የፈለኩት።
okay፣ withdraw አድርገን አሁን withdraw ወይ deposit ሳረግ እሺ።
በየትኛው እሱ ብቻ ነው መጠቀም የምችለው ወይስ ኧረ አይደለም፣ ኦንላይን ላይ register አድርገሃል አይደለም?
አርግ ያለው bet account ከከፈትክ deposit ከ CBE ም ከቴሌብርም ትችላለን። withdraw ም እንደዛ ወደ account ህ ከዛም ወደ ቴሌብር account ህ withdraw ማድረግ deposit ማድረግም ትችላለን።
okay እንዴት deposit እና withdraw ማድረግ በሱ ማድረጊያውን ልጠቀም መንገድ ግዴታ ከፈለክ ደግሞ አዎ።
ቴሌግራም ላይ deposit እና withdraw ማድረግ ፈልጌ ነው ብለህ ጻፍልኝ እና step ኦቹን ልልክልህ እችላለሁ።
በቃ አይ ችግር የለውም ምናልባት በሱ ብቻ የምጠቀም ከሆነ ብዬ ነው እንጂ አይ።
ያኛውን በሌላ አይደለም አይደለም።
እሺ እሺ እሺ፣ አመሰግናለሁ። መልካም ቀን።
አመሰግናለሁ እሺ